ስለማንግባባ ጤና ይስጥልን።
አብሮ ያስጥልን።
ምን ጠጣሁት?
የአሪፍ ኮምፓስ ፈልጌ ነበር።
እሺ ምን አይነት?
ሁለት ቁጥር
ምን መኪና ነው የፈለጉት?
የአሪፍ ኮምፓክት ሁለት ቁጥር
እኮ የአዲስ ኮምፓክት ሁለት ሺህ ስምንት አለ
ሁለት ስምንት አለ።
ሁለት ሺህ ስምንት ስድስት አለ።
በባንክ ይመቻቻል።
አ ባንክ ይመቻቻል።
እ የት ሁለት ቁጥር ነው አይደለ? እናቴ ይቅርታ፣ አ ስንት ይባላሉ?
ሁለት ቁጥር hello ስንት ይባላሉ?
ሁለት ሞዴል ስንቱን ነው የፈለጉት አባት?
ሁለት ሺህ ስድስቱ ስንት ነው?
አስራ ሰባት ከሀምሳ
ምን ያህል ይመቻቻል?
ስድስት ከሀምሳ ስድስት መቶ ስድስት መቶ ሁለት ሺህ ስምንት እ ስምንት ስልሳ እ
ምን አሉኝ አባት?
ሁለት ሺህ ስምንት ስልሳ አልኩሽ።
ሁ- ሁለት ሚሊዮን ሀምሳ ሺህ ብር ነው እሱ።
የ- የት ናቸው መኪኖቹ ያሉት?
መስቀል ፍላወርና ፓስታ ነው የሚገኘው። ሲመጡ ይደውሉልን።
መስቀል ፍላወር ምኑ ጋር መስቀል ፍላወር ናዝራ አካባቢ ነው የምንገኘው። ሲመጡ ግን ይደውሉልን። መኪኖቻችን ሊወጡ ስለሚችሉ ተሽጠው እሺ እሺ
ይህን ፈቃይ ማን ነው?